ሄሎ ሰላም ነው? ሄሎ ሄሎ
ምን አሉ ገበያች?
በእናትሽ መጣ አራት መቶ ብር አስወጣለሁ። ገኑ ወስዱ ግን ቴሌብር አይገባም። ከምስጁ ላይ
ከሁሉ ነው ገበያች?
ያ ቱ ኤክስፖርት ግን
እሺ ደመያችን ስክሪንሻት አንስተው ልከውልናል።
አሁን የመጀመሪያ ስልኩ ታውቃለህ፣ ያ ዘጠና ሁለት አስራ ሶስት ዜሮ አንድ አምስት አምስት አዎ አዎ።
በጣም ና በእናትሽ ግባ፣ ቴሌብር ና ግባ። አሁን
ምን አሉኝ ደመያችን ልከዋል በዛ ስልክ ቁጥር
አዎ ይሄ የምስጁ ወርወር ነው። ባለፈው ሶስት ሲጠፋውና አሁን ማታ አራት መቶ አስወጣና ከዛ ደግሞ ቴሌ ብር አይገባም። ብሩ አራት መቶ ብር ነው።
እሺ ደንበኛችን እሱን የሚያሳይ ስክሪንሻት ከቤቲንግ ሳይቱ ምናምን አንድ ላይ ጥቁልን።
እሺ ያ አንድ ወር አለፈ። አሁን ሶሺ ምናምን ጠፋው፣ ግን የስክሪንሾት ሁሉም አድርጎና ያው ቼክ አድርጎና ግባ የቴሌ የቴሌግራም
እሺ ቴሌግራም አህመድ ጀሌ በሚለው ነው።
አዎ አሁን ግባ፣ አሁን ግባ አለ ነው ውስጥ እሱኛው ላይ የአራት መቶ ብር አያሳየንም ደመኛችን።
የአራት መቶ ብር ማታ አስወጣና የቢኑ ውስጥ አስወጣውና የቴሌ ብር ማስገባ ፈለገ ነው። ከዛ ደግሞ ሚስቴክ አልመጣም።
ስንት ብር ነበር?
ብሩ ነው ባዶ ነው፣ የለም የቴሌ ብር ውስጥ። ሄሎ ሄሎ ሄሎ ሲሰር ይሰማዎታል ደመኛችን?
አዎ ከዛ ደግሞ ብሩ የቴሌ ብር ውስጥ የለም፣ የጌሙ ውስጥ የለም። ብሩ ያስወጣለ የቴሌ ብር ውስጥ ነው።
እሺ ቤቲንጉ ሳይቱ ጋር ሲገቡና ዊዝድሮ በአሪፍ ፔ መደረጉን የሚያሳየው አለ አይደል? ለምኛችን ሰዓቱን የሚያሳየው አልገባም። message ችግሩ message ነው። message ሲገባ የ screenshot ያርጋለሁ፣ ግን message ካልገባም ከጅ screenshot ከጅ ያመጣለሁ። ማርክ የለም አይደል?
ወደ ትዊክስ ስፖርት ነው ያሉን አይደል? ምን አዎ ወደ ትዊክስ ቡድ ያስወጣለሁ። ከዛ ደግሞ የቴሌ ብር አይገባም።
እሺ ትዊክስ ስፖርት ላይ ግቡና ደንበኛችን history የሚል ውስጥ አለ transaction history ወይም ደግሞ withdrawal history የሚል አለ።
እሺ መቼ እመጣለሁ? ብር ብሮ
ምን አሉኝ ደንበኛችን?
ብሩን መቼ ያገኛለሁ?
በአሪፍ ፔይ በኩል ማለፉን የሚያሳይ ሰዓቱን የሚያሳይ አለ እዛ ላይ አራት መቶ ብር ማለፉን የሚያሳይ transaction የሚል transaction betting ኡ ላይ transaction ውስጥ ይግቡና screenshot አንስተው ይላኩልን። በድጋሚ ቆይ ቆይ ቆይ ቆይ እኔ ስራ ማርያም እመጣለሁ። ቆይ ቆይ ሰምቶ check
ሄሎ፣
አቤት ደንበኛችን
አልገባልኝም ብሩ።
ይሰማታል? ትንሽ ድምፆት ይጎራረጣል።
አዎ አልገባልኝም።
መስመር ላይ ያሉ
አዎ
እሺ ትንሽ ይንቀሳቀሳሉ። ደንበኛችን ድምፆት ይሰማኝ አይደለም።
በደንብ በደንብ እየተሽኛል ብለ ሄሎ ይሰማል። አሁን ይቀጥሉ።
ብሩን አልገባልኝም ገና እያለ ነው።
አራት መቶ ብር deposit አድርገ withdraw አድርገው ነው አይደል?
አዎ
እኮ እየጠየቅናቸው ያለ ነው። እኛ ከትዊክስ ስፖርት ውስጥ ገብተው በአሪፍ ፔ በኩል transaction የሚለው ውስጥ ገብተው በአሪፍ ፔ በኩል transact መደረጉን withdraw መደረጉን የሚያሳየውን screenshot ነው። እሱን ደግሞ ትዊክስ betting site ኡ ላይ ገብተው ማግኘት ይችላሉ። እሱን screenshot ይላኩልንና እንሰራላቸዋለን።